ይስጥልኝ። hello hello፣ አይሰማም? ከቺፕቺፕ ነበር የምንደውልልዎት።
እሺ እ ብር ተመላሽ እናደርግልዎት ብለን ይሄ ስልክ ቁጥሩ ቴሌ ብር የለውም። ሌላ ተለዋጭ ይነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ
ዜሮ ስድስት ዜሮ ስድስት ዜሮ ስድስት ድጋሜ ነው?
አዎ እሺ አሁንም ዜሮ ስድስት
እሺ ማን ልበል ስም?
ፈርሃድ ፈርሃዲን አዎ እሺ እሺ፣ አመሰግናለን። መልካም ቀን።
እሺ እሺ